ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ፕሮቪዴንታል ክሊኒክ ነው።
አይ አይደለም፣ የማንን ስልክ ፈልገሽ ነው?
እሺ ደንበኛችን ይቅርታ።
አይ የባቢ ስልክ ፈልገሽ ነው? እኔ ባቢ ነው የምሰራው።
አዎ እሺ። ከአሪፍ ነው የምደውልሎት።
እ ከአሪፍ ፔ
ካልሲ
አዎ ከአሪፍ ፔ
ኦኬ፣ እሺ እሺ። በፖሱ ምንም አይነት ትራንዛክሽን እያሳየን አይደለም እና ምናልባት ያጋጠማችሁ ችግር ካለ ለመጠየቅ ነበር።
አይ አይደለም፣ ያጋጠመን ችግር የለም። ብዙ ፕሬንትኖች ፔሸንቶች እየከፈሉ ስላልሆነ ነው በኤቲኤም
ፖሱ ለዛ አዎ፣ በፖስት ማንም የተሰጠ ስላልሆነ ለዛ ነው እንጂ ትናንትና መታችግ አድርጋለች ልጅቷ።
እሺ ደንበኞች፣ እሺ ዋሌትም ስለሚያስጠቅም እ ለደንበኞቻችሁ አበረታቷቸው እንዲጠቀሙ። ምንም አይነት ችግር ካጋጠሙ ዘጠና ሶስት ዘጠና አምስት ላይ ደውሎ ያሳውቁን። እሺ እናመሰግናለን። መልካም ቀን ይሁንልዎት።